ለመክፈት ፈልጌ ነበረ።
እሺ ቤት ቤት dot bet በልና search ታደርጋለህ Chrome ላይ። እሺ
search አድርጌያለሁ፣ ግን ኮድ አይልክም። ኮድም አስገብቼበት አይከፍትም።
አዲስ ከሆነ ኮድ አይ- አይልክልህም። አንተ ነው የምታስገባው። ሁለት የ- አስገብቻለሁ፣ ሁለቱንም አስገብቻለሁ።
ሁለት ይኸውልህ የምታስገባው capital letter ያለው small አዎ።
letter ያለው
አዎ።
እ፣ ቁጥር ያለው እንዲሁም symbol ያለው
ካፒታል ነው የማስገባ ቁጥሩ።
አ መጀመሪያ capital letter ታስገባለህ፣ አዎ።
ትልቁን ትልቁን ቁጥር ማለት ነው።
እሺ ከዛ ቀጥለክ small letter እ፣ ከዛ symbol ማለት መሰላል ምልክት ወይም ደግሞ ኮከብ ምልክት
ምኑ ላይ ነው የማስገባው?
እዚህ box ኡ ላይ ነው የምታስገባው።
ቁጥሩ ሳጥን አ ሳጥኗ ምልክት አለች አይደለ?
አ፣ password አስገቡ የሚለው ከሱ ላይ አ፣ እሱ ላይ ታስገባዋለህ። ሁለቱም ላይ ተመሳሳይ እሺ። አንድ capital letter፣ small letter፣ ቁጥርና symbol ያለው ሆኖ ብዛቱ ስምንት መሆን አለበት።
እሺ ቁጥሩ ስምንት የተለያየ መደጋገም ትችላለህ። ሁለቱም መደጋገም ትችላለህ፣ ግን ግዴታ capital letter፣ small letter እ፣ እና ቁጥርና symbol መኖር አለበት።
እሺ እሺ እምቢ ካለ መልሰህ ደውልልኝ።
እሺ